ሄሎ ሄሎ ሰላም ነው።
እ ሰላም
እንደ ride ፈልጌ ነበር።
መነሻ የት ነው?
እዚህ እንትን እዚህ አቤል ሀዲሽ አቤል ሙዚየም።
መቅ- መቀሌ ነኝ። ያ አዎ መ- አዎ መቀሌ ነው።
ከእንትን ምንድን ነው ሮማናት ሆቴል።
ሮማናት አ ሮማናት ሆቴል።
አ እሺ ከዛ ወዴት ነው የምትሄደው?
ኤርፖርት ኤርፖርት።
አ እሺ እሺ አሁን እንልካለን።
እ እ አሁን እንልክልሃለሁ።
ኦኬ እሺ እሺ እሺ ቴንኪው